ሰላም ነው። አንድ እቃዎችን አይቼ ነበርና መጫረት ፈልጌ ድሮውን
እቃዎች ማየት አምባሳደሮች ሊለውት ይችላሉ።
ገባኝ። አይ ለመጀመር ለመጀመር
ለመጀመር ኦንላይን ላይ ነው ጨረታው የሚሄደው።
okay active ለማድረግ ምናምን app ኡን አውርጃለሁ።
እዛው ላይ register የሚል አለ register አድርገዋል።
እሺ አይ አላደረኩም።
እዛው ላይ register ያድርጉና ፎርሙን በስነ እሺ።
ስርዓት ሞልተው okay step ኡን ተከትለው እዛው ላይ register ያድርጉ።
okay እ፣ ከዛን እዛው ላይ መጫረት ይችላሉ። መ- የሚፈልጉት እቃ ጋር ሄዱና ቢዙ okay አምባሳደር ምኑ ጋር ነው?
አምባሳደር እ፣ ሆቴል እ፣
የት የት ነበር?
ቦሌ ያለው ኤግዚቢሽን ቦ- ምንድን ነው?
ሚሊኒየም አዳራሽ አዳራሽ ጋር አዎ፣ ሚሊኒየም አዳራሽ ጋር ያለው እዛ okay በ- በዛ መስመር ገባ አገኘዋለሁ አዎ።
አምባሳደር።
አዎ፣ አዎ፣ okay እሺ።
እዛ ጋር ያለው ነው።
ስለዚህ እናንተ ጋር መምጣት አይጠበቅብኝም።
አይ- አዎ፣ አይጠበቅም። እዛ አሉ ለ CPO ልጆችም የሚያሳዩት ለ CPO ምናምን ስለሆነ እዛ ልጆች አሉ፣ እዚ ያሉት ልጆች ያሳዩታል።
እሺ አመሰግናለሁ።
እሺ፣ እሺ፣ መልካም ቀን